ጤና ይስጥልኝ። አሪፍ ሌሊት ነኝ። በቆ ምን ልርዳዎ?
okay እንትን ነበር ትላንትና ከቴሌብር ወደ ሁሉ ስፖርት እሺ በአሪፍ ላይ አስተላልፌ ነበር እና ብር
እሺ ከቴሌብር ላይ ወጥቷል ብሩ
እሺ ወደ ሁሉ ስፖርት ግን አልገባም።
እሺ ደንበኛችን ሙሉ ስምዎትን ይንገሩኝ።
ዳዊት ልዑል
ልዑል እወ ዳዊት ልዑል
ዳዊት ልዑል።
እወ
እሺ ደንበኛችን በዚህ ቁጥር ነው የሚጠቀሙት ወይስ ሌላ አ፣ የስልክ በዚህ አማራጭ?
ቁጥር ነው የምጠቀመው። በዚህ ቁጥር እሺ የገንዘቡን መጠን ይነግሩኛል?
ዘጠና ብር
እሺ ደንበኛችን ዲፖዚት ሲያደርጉ